hello ሰላም ጤና ይስጥልኝ።
እንዴት ናቸው?
ሰላም ነው።
አለን አለን። አዎ ሶስት ሺ ስምንት መቶ ብር ብቻ ገባልኝ እስካሁን። ማታ ለእናንተ ስደውል ጠዋት ይለቀቃል ስተው ነው ምናምን ተብዬ ነበር።
አዎ እየሰሩ ስለሆነ ነው። እሺ ሳንቲም ቤዎች ይገባልሃል።
እም።
እየሰሩ ስለሆነ ነው ይገባልሃል።
አዎ እሺ፣ ዛሬ ያርሳሉ።
አዎ
እሺ